ሄሎ ሄሎ ሶል ወይ ወይ አንዱ customer ኣችን ደውሎ ነበር ሶል እና እ?
ቢሊ ሱማ የሚባል customer ደውሎ ነበር።
ማን የሚባል
ቢሊ ሱማ
እሺ እና እ፣ በብዛት product ኦችን መውሰድ ፈልጌ ነበር አለ። ስንት ፈልገው ስለው አንድ ኩንታል ሁለት ኩንታል አለ።
okay እንትን አድርገው በሬስቶራንት እንዲወጣ አዲሱን ያናግረዋ
አዲስን ያናግረው በሬስቶራንት ይውጣ።
በሬስቶራንት ይውጣ ከአዲስ ጋር አገናኘው እሺ እሺ ሶል